ሰላም ነኝ።
ሰላም ከስተመር ሎኬሽን ቀይሮብኝ ነው። ወንዘው ይወርዳል ይዤ
እሺ ንገረኝ። ኦርደር ነበር እሺ እኔ ያስኳቸው ያው አንዱ ጋዜቦ ነኝ ስላለ ሰማንያ አራት እና ዘጠና አንዱ ሰራዋለሁ ግን ዜሮ ሶስት ዘጠና ሰባት
ዜሮ ሶስት ዘጠና ሰባት ይህ ነው ከስተመሩ ቦታ የቀየረው።
አይ የቀየሩት ላይ ያሉት ጂ በርገሩ ነው። አሁን ለመሲ ነግሬያታለሁ።
ኦኬ ማነህ ስምህ?
ከድር እ?
ከድር ከድር ከድር እሺ አ መሰረት- እዚህ አሰል ብሩክ የሚሰራው ልጅ አለ እዚህ ለአሰል እሺ በቃ አይ እሺ
ለማን?
ባይ በቃ ይኸው ወርደር ችግር የለም።
እሺ ቆይ እሺ አባ አትዝጋው እሺ እሺ ምን እንዴ ከድር ሀያ ስድስት ደቂቃ ነው እኮ ምን ላድርግ on the way ይዤ customer location ቀየረብኝ።
የት የት ቀየረ ለምሳሌ ቦሌ ነኝ ብሎኝ ጋዜቦ ነው ያለው ስደውልለት አንደኛው ፍሬንድሽፕ ነው ብሎ አንደኛው ደግሞ እዚሁ ቦሌ ነው ያለው ከጂ በርገር ቦሌ ያኛው ደግሞ ከጂ በርገር ያ ቦሌ ነበር ስደውልለት ጋዜቦ ነው ያለው ታለ
okay ገብቶኝ ቆይ እሺ አንዴ ስለዚህ እኔ ሀያ ሁለት የሚነሳው ነው
እሺ ቆይ አንዴ እ ሄሎ ከድር ወይ ወይ
እ አዎ ይሰራዋል Hello ከድር ይወጣልሃል እሺ ወጥቶልሃል እሺ እሺ እሺ አመሰግናለሁ።
እሺ አባ